ጤና ይስጥልኝ። Hello ቪዛ ሚልኪ ነኝ። በ community ጉዞ መረጃ ልስጦ።
ወደ ካናዳ እንትን መስመር ላይ እያወራው balance ዘጋና ከዛ አቦንቼ ነው ደወልኩልሽ።
እሺ እሺ። አገኙት ቅድም ያልኩትን ቅድም ያልኩትን ምን የሚል ነው?
intended applicants የሚለውን አገኙት። እሱን ካጡ ደግሞ employment group የሚል አገኙ።
ቆይ ቆይ ቆይ ቆይ ቆይ ቆይ ቆይ ቆይ ቆይ ቆይ አሁን እንትን አግኝቼው ነበረ። አሁን ጠፍቷል።
ወደ ታች አካባቢ ነው። benefit ከሚለው በላይ type of job ከሚለው ጎን
እም፣ እሺ ምን የሚላሉ intended applicants
ፋይናንስ እንዲያሁን እኮ አግኝቼው ነበረ ጠፍቷል።
ስራውን filter እንዲያደርግሎት ነው። foreigner ከውጭ የሚመጡ ሰዎችን የሚቀበሉ ድርጅቶችን ለይቶ እንዲያወጣሎት ነው።
እሺ እንትን ቆይ